ጤና ይስጥልኝ። ቢጃ ኢትዮጵያ ሮዳሽ በኩል ጤና ይስጥልን። ጤና ይስጥልን።
አብሮ ይስጥልን። እንደምኛቸው ኧረ ምንድን ነው ሞተን እ ኦክሲጅን ኦክሲጅን ሞተን ለኦክሲጅን ይምጣለን። ያው በቀን ሶስት አራቴ ነው የምደውለው። እሺ ወይ ዳታ ላይ ይዩ አስመዝግበው ነበረ።
አው በቀን ስልኩ ነው በቀን ሁለት ሴት ሶስት ሴት ይደወላል።
ያስመዘግቡበትን ቁጥር ይነግሩኛል።
ስለ ራሱ ነው።
መስመር ላይ ያለው
አው ያስመዘገቡበትን ስልክ ቁጥር ይነግሩኛል።
ይሄ ራሱ ነው። ይሄ ራሱ
ምን አሉኝ?
ይሄ ራሱ ቁጥር ነው።
ይቅርታ ደንበኛችን ድምፁ ይቆራረጣል።
ራሱ ይሄ ቁጥር ነው እ hello መስመር ላይ ኖት?
አዎ።
እባክዎ ድምፁ በጣም እየተቆራረጠ ነው።
ራሱ ይሄ ቁጥር ነው አሁን በደወልበት
እ
እሺ